Scheiße.
Hello, ጤና ይስጥልኝ።
ጤና ይስጥልኝ። አቤት።
ታሪፍ ነው የምደውለው። ደንበኛችን ደውለው መስመሩ ተቋረጠ።
አዎ፣ አዎ፣ አዎ፣ አቋረጥሽብኝ እኮ ቋረጠ።
እሺ ደንበኛችን ኔትወርክ ይሆናል። ምን አሉኝ?
እሺ፣ እኔ አሁን ይኸውልሽ እየበላው
ደንበኛችን ብሬን ኖዊን እያለ ነው ይመልስ። Hello፣ አቤት ደንበኛችን ምን አሉኝ?
እኔ ይኸውልሽ ገንዘብ አሸንፌ ነበረ፣ ግን ሳ- ያሸነፍኩትን ብር no win እያለ ነው የሚመልሰው። ብሬን ማግኘት አልቻልኩም፣ ደንበኛ- የበላሁትን
እሺ ደንበኛችን እንደዚህ አይነት issue ሲገጥሙት መነጋገር የሚችሉት ከ betting site ኡ ጋር ነው። አሁን ገንዘቡን አስተላልፈው withdraw አድርገውት ቢሆን ኖሮ በእኛ system በኩል እናይሎት ነበረ። አሁን ግን እዛው እያለ ገንዘብ ከሆነ ከጨዋታው ጋር በተያያዘ ከሆነ ያው እነሱን ነው የሚያናግሩት። ካልሆነ ወይ እነሱን እንዴት እናግኛቸው? እሺ እንዴ እኔ እኮ ግራ የገባኝ እሱን እነሱ እንዴት እናግኛቸው? እሺ
ስልካቸውን website ኣቸው ላይ ሊያገኙ ይችላሉ።
የለም website ኣቸው ላይ የለም። ቴሌግራማቸው ላይ ደግሞ የሚመልስ ሰው የለም።
እሺ ደንበኛችን ያው እኔ በእኛ በኩል ይኸውልሽ ይኸውልሽ እኔ ልናይበት ይኸውልሽ የምንችለው ከመቶ አስራ ስምንት ሺህ ብር በላይ ከመቶ አስራ ስምንት ሺህ follower በላይ ያለው ቲክቶክ አካውንቴ ላይ ቪዲዮ ልሰራ ነው። ምክንያቱም ሌባ ስለሆኑ ማለት ነው። ስልክም የላቸውም። ይህንንም ላይ ዘጠና ሶስት ምናምን የሚለውንም ያገኘሁትኝ እዛ ቴሌ ብር ደውዬ ነው እንጂ ፊት ለፊት ብሎጋቸው ላይ ምንም ስልክም አላስቀምጡም። ቴሌግራም ቻናላቸውም አይሰራም። ምንድን ነው ታዲያ?
እንደዛ ማድረግ ይችላሉ። ወይም እርሶ እንደዛ ካሰቡ betting site መ- መቀየርም ይችላሉ። እነሱን ማግኘት ካልቻሉ ማለት ነው። እንደዛ ማድረግ ይችላሉ።
እንዴ ገንዘቤስ ያው በእኛ ታዲያ በኩል- መቀየር እኮ እሱን አማራጭ እኮ ተይው የሆነ አትንገሪኝ እኮ እኔ ገንዘቤስ እሺ የበሉት
ደንበኛችን ከጨዋታው ጋር በተያያዘ ያለውን ጉዳይ ወይ ከእነሱ ጋር ነው ሊጨርሱ የሚችሉት። በእኛ በኩል ምንም ልናደርግሎት አንችልም።
ልትረ- እናንተ ትረዱኝ አትችሉ
አዎ፣ በእኛ በኩል ልናይሎት አንችልም።
መልካም ደንበኛችን።
ችግር የለም መልካም ችግር የለም
ሌላ መረዳት ነገር አለ?